ጭንቄ ግርጭትም ሊበ ለምሽ ቤት ረዴት ነኝ።
ጤና ይስጥልኝ፣ ጤና ይስጥልኝ። እህቴ ስራ ነሽ?
ሰላም ነው ወንድሜ፣ እንዴት ነህ?
ሰላም ነው። ምን ነው ጌሙ አይሰርም?
ምን እያለ ነው ወንድሜ?
ጌሙ አይሰርማ። አቤት ልጁ አዎ ትንሽ ታገሰን እሺ፣ እየተስተካከለ ነው።
አዎ ገንዘቡ አ፣ ቼክ ላድርግ።
አዎ ቆይ ትንሽ ታገሰን እሺ፣ እየተስተካከለ ነው አዎ፣ ወንድሜ።
ግሪ ብዙ ነው። አ?
አዎ አዎ ይገባል። እሺ ከዛ ይቅርታ አይ፣ በጣም ከዛ ለምን ይግባል? ገንዘቡ ዘጠኛ ነው። እኛ እሺ እሺ ወንድሜ እሺ ተው በቃ የአራቱ ትምህርት ይባላል አጎንዳ
Gracias.